የራሷን ያስጥልን ቤት ቤት ስራስልኝ እባክሽ ከራስ ቤት ላይ ውስጋዊ እያደረኩ ማለት ነው።
እሺ ስንት ቤት ላይ ነበር የፈለኩት?
እ ስንት ስንት ቤት?
ስንት ብር ሁለት ሺህ ሰባት መቶ ብር።
እ ሁለት ሺህ ሰባት መቶ ብር።
ሁለት ሺህ ሰባት መቶ አዎ የመቼ ነው?
በ- በዚህ ወር አንደኛ ቀን በ- ከ- ከ- በቀን አንድ
አዎ እ አዎ እህቴ፣ እሺ ቆይ አንድ አንድ ደቂቃ ጠብቀኝ እሺ እሺ
እሺ ስልክህን ንገረኝ ዜሮ ዘጠኝ እ
አስራ አምስት አስራ አምስት
ዘጠና ስምንት እሺ
ሰማንያ እሺ
አስራ አራት አስራ አራት
በዘጠኝ ነው በዜሮ ላይ ነው የምት- የምትጠቅመው
አዎ ዘጠኝ
እሺ እሺ።